Hello Hello ሰላም።
ወይ እናት ቆይ ዜሮ ሶስት አርባ ስምንት ቦነስ ነበረኝ።
እሺ cashier code ዋን ትነግረኛለህ?
ዜሮ ሶስት አርባ ስምንት
ዜሮ ሶስት አርባ ስምንት አንድ አንድ
GA
እሱን ሳይሆን cashier code የምትለዋን ትነግረኛለህ? ትኬት ID ዋን ሳይሆን አውጭኛው ያለኝ እ ይሄኛው ነበር ያለኝ አቦ
እሺ ንገረኝ፣ እንዳይሳሳት ብዬ ነው። ያቺ ትንሽ ስለሆነች
G
እሺ ንገረኝ። ከታች ላይ አላገኛትም cashier code የምትል
አይ እኔ በሱ በኢላንት ቦታ ገብቼ ነው ይሄን- ይሄን ያገኘሁት እኮ።
እሺ በቃ ንገረኝ። ዜሮ ሶስት አርባ ስምንት ነው ያልከኛ አዎ አንድ እ G
B ነው G G E
G G አልሽ E ነው ያልከኝ G D እሺ ከዛ E
E ሰባት ሰባት
F zero አምስት
F ነው ያልከኝ አዎ F zero አምስት እሺ ዜሮ አምስት
F ሰላሳ አምስት
F ሰላሳ አምስት እሺ እ አራት አራት A B
እ A B B አስራ ሶስት አስራ ሶስት አስራ ሶስት አንድ
አንድ እሺ እስቲ ቆይ ቼክ ላድርግ
ወይ እም፣ ሀያ ብር ቦነስ አለ እሺ
አረሽ ያሽ ተቀማኝ ቴንክ እሺ አመሰግናለሁ።
መልካም ቀን እሺ